ጤና ይስጥልኝ ቻፓ
አብሮ ይስጥልኝ። transfer ያደረኩት መቶ ብር እስካሁን አልደረሰም።
deposit ነው withdraw deposit ነው። አዎ።
በቻፓ በኩል ነው።
አዎ
እሺ አንድ ስልክ ቁጥር ልስጦትና transaction message ይልኩልናል በዛ ላይ
ጠዋት እኮ ደውዬ የሆነ ስልክ ሰጣኝ። ሰባ ሁለት ይደጋግማል መሰለኝ።
አዎ በሱ
አዎ እሱ ስልክ ከዛ transaction አስቀምጬዋለሁ። የቴሌ ብሩን transaction ማን ልበል ስሞትን ቴሌግራም ላይ አብዱ መሊክ ነው እ?
ስሞት ማን ነው
ስም አብዱልማሊክ ሱሌማን መቶ ብር አ
ይኸው አሁን አስገብቼልሃለሁ እሺ አሁን ትቀር አሁን እየሰራሁት ነበር ያንተን
እሺ አሁን ገብቷል በቃ check እሺ
እሺ በቃ እናመሰግናለን ቴንኪዩ